ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጠኝ።
አለን አለን። መኪና ሽያጭ ነው አይደል?
አዎ ማሊባባ መኪና መሸጫ።
okay። አዎ፣ አይ የሆነ ባንክ ያለው መኪና ምናምን እያየው ነበርና ምን አይነት
አንድ እንደ እንትን ቪዝብ ነገር ነው ያየውኝ ቤት?
እና ሌላም ስዊፍት ምናምን አላችሁ ባንክ ያለው
ስዊፍት አለን። አዎ ባንክ የሚመቻችለት
የሚመቻችለት ነው።
አዎ በእናንተ በኩል ያልቃል።
አዎ፣ በእኛ በኩል
okay። እና ምን አይነት መኪና ነው? ስንት ይባላል?
ሁለት ሺህ ሀያ ሁለት ሞዴል ነው። ሰላሳ ሁለት ነው የሚባለው።
okay። ሰላሳ ሁለት ትንሽ በዝተዋል። እና ባንክ ስንት ነው ያለው?
ባንክ እስከ አንድ ሚሊዮን ብር ድረስ ምናምን እናመቻችልሃለን።
no። ስለዚህ ሌላ ሌላ መኪኖችም ማመቻቸት ትችላላችሁ። መጠን መኪኖችን እንምረጥ።
አዎ ይቻላል። አዎ የት ነው ቦታችሁ?
መስቀል ፍላወር ናዝራ ሆቴል ፊት ለፊት።
መስቀል ፍላወር ናዝራ ሆቴል ፊት ለፊት።
አዎ አዎ።
እሺ ነገ ብቅ እላለሁ።
እሺ እሺ።